ጄሪ የልጁን ስልክ ትሰጭኛለሽ? ጄሪ እንትን ትሰጭኛለሽ? እሺ የልጁን ስልክ እሺ። እደውልለታለሁ።
ሄሎ፣ ጤና ይስጥልኝ ደንበኛችን፣ እንዴት ነህ?
እግዚአብሔር ይመስገን።
ከቤተሰብ ቤት ነው የምደውልልህ። ቃልአብ ነው ደውልለት ብሎኝ ነው።
አዎ አዎ።
እሺ አባቴ፣ ምንድን ነበረ?
ዘጠኝ ሺህ አየር ላይ ነው ያለውና ዘጠኝ ሺህ ዘጠኝ መቶ ዘጠኝ ሺህ ዘጠኝ መቶ እሺ እሺ።
ሌላ ሀምሳ ሺህ ደግሞ ሌላ እንድትልክልኝ ነበር።
ሀምሳ ሺህ ማለት okay። አፕ ልታወጣ ነው?
አዎ በቃ እሺ። አስር አስር እያደረግህ አወጣና approve ይደረግልሃል። እሺ ሰማንያ ስምንት ዜሮ አራት ላይ እየደወልክ እንትን በለን እሺ።
እምቢ አለ። ሰማንያ ስምንት ዜሮ አራት እየሰራ ሰማንያ ስምንት ዜሮ አራት ስትደውል እምቢ ነው የሚልህ።
አዎ
እሺ ዘጠኝ ሺህ ዘጠኝ መቶ ገባልህ አይደል? አየኸው ወደ ዜሮ ዘጠኝ አስራ አንድ አስራ ስድስት ሰባ አምስት አርባ ሶስት ላይ አዎ።
እሺ ወደ እሱ ገብቶልሃል።
ንግድ ባንክ ላይ መግባት ይችላል።
በ- በቴሌ ብር እዘዘው። ለጊዜው ቴሌ ብር ነው አሁን access ላይ ያለው ማለት ነው።
እሺ እሺ። ከዛ ልደውልልህ።
እ እሺ ደውል፣ እዘዘውና ችግር የለውም እኔ approve አድርግልሃለሁ።
አስር አስር አድርጌ ማለት ነው።
እሺ አባቴ፣ እሺ አዎ፣ እሺ እሺ ቻው፣ መልካም